ልጅሽን እኮ ነው የሚበሉት። ያነሱን ችብችብ ሌለ ሰላም ነው እናት። እቃ አልመጣ ነበረ ትላንት የታዘዘ እቃ ወይ ምኒልክ ወረዳ ምኒልክ ከፍርድ ትምህርት ቤት ፊት ለፊት ያለው ወረዳ ነው እና የሳሙላ ደግሞ ምኒልክ ሆስፒታል ጋር ማለት ነው። አይ በዚህ ስልክ አይደለም፣ ስልኩን ሰጥሻለሁ። ሁለት ናቸው።
እሺ
እና እቃ የአንዷ ፓፓዬ፣ ድንች፣ ቲማቲም ሶስት እቃ ጎደለ። የሌሎቹ team ደግሞ ጭራሽ ምንም እቃ አልመጣም።
እሺ ስልክ ቁጥር ይንገሩኝና ለነገ እንዲላክ ላደርግልኝ።
ዜሮ ዘጠኝ አስራ ሶስት እሺ
አርባ ዘጠኝ እሺ
አርባ ስምንት ሀምሳ ዘጠኝ
አስቴር ነው።
እ አዎ አስቴር አዎ አሁን የአስቴር ላይ እ፣ ምንድን ነው የቀረው? ፓፓያ ቲማቲም፣ ድንች
ፓፓያ፣ ቲማቲም፣ ድንች። እሺ ነገ መቀበል እና ደግሞ ቆይ ስልኩን ልንገርሽ ሌላ እሺ አንድ ይቀር ዜሮ ዘጠኝ እሺ
የአስቴር ሶስት አይተም ነው አይደል የቀረው?
አዎ ሶስት አይተማ እሺ ሌላ ማለት ሌላ ደግሞ ዜሮ ዘጠኝ አስራ ሶስት
እሺ አስራ ሶስት ሰላሳ ሁለት ሰላሳ ሁለት okay የሀብታሙ እ፣ አውርቼው ነበረ ቅድም ደውሎልኝ ለነገ አስገብቼለታለሁ። እሺ አውርተሻል?
አዎ አውርተናል።
በጣም ነው እንትን ያለኝ እውነት። እኔ self ነኝ ቲክቲክ ማለት ነው okay የሆነ ገንዘባቸውን የበላው ያክል ነው የተሰማችሁና ይሄ ነገር በቃ ጥሩ አይደለም ገባሽ?
እሺ ችግር የለውም እና ትላንት ደውለሽ በቃ የሆነ ነገር ይልኛ ስት የሆነ ገንዘብ እንዳልበላው እንዲያውቁ ማለት ነው።
አይ ችግር የለውም አውርቼ እንደዛ ነው የሆነ at least የሆነ በ system ተጠቅመን እየዘረፍናቸው ነው የመሰላቸው።
አይ አይደለም እኔ ስላስረዳው ችግር የለውም ነገ ላክለታል እሺ።
ችግር የለውም እ፣ የአስቴርን ላውራልሽ ወይስ አውርተሻል?
አዎ አውረታ አላወራኋትም።
በቃ እሺ ደውዬ ነው ያወራታለሁ።
እሺ እሺ እሺ